ጤና ይስጥልኝ። ጠብታ አምቡላንስ።
አሁን ደውዬልሽ ካርድ ዘግቶብኝ ነው።
አዎ አሁን አምቡላንሶቹ ወጥተዋል እ ወጥተዋል እየመጡ ነው።
ወጥተዋል።
አዎ
እሺ፣ ምናልባት አቅጣጫ እንዳይስቱ እኮ ብዬ ፈልጌያቸው።
የሚመጡት ባለሙያ ይደውላሉ።
Okay፣ ቦታውን ሳ- ሳያውቁት።
አይደለም አሁን ይደውሉለታል። እርሶ የቱ ጋ ነው ብለው ይጠይቁታል።
እሺ፣ እኛ ቢሮ ስለሆንን ለእኛ ቢነግሩን እ፣ እኛ ስለማንመጣ አ፣ ልጆቹን ነው የምንልካቸው።
እሺ። ሙያዎች ባለሙያትን የሚመጡት አዎ ቀጥታ አዎ፣ ነርስ ነው የሚመጣው። እሺ